ኮምፒውተር ነው። ሄሎ ሄሎ፣ ጤና ይስጥልን። እንዴት አረፈዱ? አቶ ሳሙኤል ኖት? እኔ ከ We Plus Solution ነበረ እና ምደውልሎት We Plus Solution አዎ። እና ከዛ ነበረ እና ምደውልሎት አሁን ላይ company ያችን አንድ app develop አድርጓል እና ኦንላይን እንትን እና ከነዛ system ኦች አንደኛው የእናንተ service ነው እና computer service ማለት ነው እና register እያደረግን ነበር። ምንም አይነት ክፍያ የለውም እና ምንም አይነት ክፍያ የለውም እና register እያደረግን ነበረ። እሺ link ኡን ልላክሎት። እሺ እሺ፣ አመሰግናለሁ። እሺ መልካም